ሄሎ
ሄሎ ሰላም ጤና ይስጥልኝ።
አብሮ ይስጥልን። ሄሎ
አቤት ከችግር ነበር የምደውለው አይሰማም።
ከየት ነበረ?
ቺፕ
እሺ ቺፕ ቺፕ ኦርደር አድርገውን ነበር አይደለ?
አ አ አ ማቲም
እ ኦኬ no personal order ነበሩት እኛ ጋር ያዘዙት አ አ እና driverኣችን ደርሶ ነበረ። መቀበል ይችላል። አሁን ይቀበሉት የት ነው?
መጥቷል።
የት እርሱ አካባቢ?
ያሉበት location location ደርሷል።
ላይ ደርሷል?
አዎ
እስቲ እሺ እሺ ይደውላል። አሁን ስልክ ያንሱለት።
እሺ እሺ እሺ